ከመንገድ ላይ ያነሳኝ ያለዕድሜ ያከበርከኝ ሰባርከኝ ከትልቅ ሰዎች ጋር ከባለከኝ ከመንገድ ላይ ያነሳኝ ያለዕድሜ ያከበርከኝ ሰባርከኝ ከትልቅ ሰዎች ጋር ደባለከኝ እድሜ አይፈቅድልኝ ጊዜው አይፈቅድልኝ ሁኔታው አይፈቅድልኝ እውቀቴ አይፈቅድልኝ ሰው ያረከኝ አንተነ ሰው ያረከኝ ሰው ያረከኝ አንተነ ሰው ያረከኝ ሰው ያረከኝ አንተነ ሰው ያረከኝ ሰው ያረከኝ አንተነ ሰው ያረከኝ እድሜ አይፈቅድልኝ ጊዜው አይፈቅድልኝ ሁኔታው አይፈቅድልኝ እውቀቴ አይፈቅድልኝ ምን እላለሁ ምን እላለሁ አመሰግናለሁ ምን እላለሁ